Linderland. Hello.
Sí.
Hello.
Hello.
አቤት ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት።
Hello.
አቤት
ምን ፈለግ?
ምን ፈለግ?
አዎ።
ይኸውልህ አሁን የደወልኩት የስራ ስልክ ላይ ነው እና ስልክ ቁጥር ይዤዋለሁ።
እ፣ አዎ።
ድጋሚ ብትደውል ቀጥታ ወደ ቴሌ አስተላልፌ ስልክ ነው የሚዘጋው። የመጨረሻው ሰማንያ ስምንት ቁጥር ይዤዋለሁ። ስለዚህ ከአሁን በኋላ ድጋሚ እንዳትደውል እሺ።
እሺ፣ ቀጥታ ስልክ ነው የሚዘጋው።
እሺ፣ የመንግስት ስልክ ላይ ነው የደወልከው።
እሺ። የ የአክን ነው
አይደለም።
እ የአክን ነው።
ሄሎ
ሄሎ ዶክተር ነው? የከበደ ዶክተር ነው?
ያሉኝን አልሰሙትም።
እሺ፣ እሺ። ይሄ ዶክተር ነው አንተ?